ሄሎ ሰላም ያስጥልህ አለን። ባለፈው ደውዬ መኪና ምናምን በባንክ ያለው ብዬ ደውዬ ነበር። መስከር ፓውል ለራይድ ማ
ለራይድ የሚሆን ቪትስ አለን። አለ በባንክ እናመቻችን ቦታ አለን። ቪትስ አለን፣ ኮምፓክት አለን።
እኮ እየመጣው ነው። መስቀል ፍራውል ነው ሞለው
አዎ መስቀል ፍላውን
መስቀል ፍራውል ምኑ ጋር እዛው መስቀል ፍራውል ወርጄ እንደውልሽ
ይችላሉ።
እሺ